ገበያ
አሎ ምንት ገበያ አ ድር ገበያ ነው
ሰላም ነው አለን። እግዚአብሔር ይመስገን።
አለን እንትን ነበረ ጥያቄ ተመልሶ ነበርና ሜሴጅ ገብቶልኝ ሶስት አ- ቁጥር የሚል እንትን ብዬ እና እንደጋ ደግሞ ይቅርታ የማያገለግል ኮር ልቀዋ ምናምን እንትን የዕቃ ኮድ ቴክስት ምናምን ልቀዋል አባላት።
የሚል ደግሞ ድጋሚ መለስ Okay እ ከአንድ እስከ ሶስት ከወጡ አዝመራው እዛው በቴሌቪዥን ይደውልሎታል። ልክ ቴሌቪዥን ላይ እንደተመለከቱት ከሶስት በኋላ ደግሞ ወጡ text ድጋሚ text ይገባሎታል እና የሁለት መቶ ብር ቅናሽ ያገኛሉ አሸናፊ ከሆኑ ማለት ወይም መልሱን በትክክል ከመለሱ ማለት ነው። ስለዚህ text አ፣ ይገባሉት መልሱን በትክክል መልሰዋል ይላል message ኡ ማለት ነው። ከዛ በኋላ በትክክል ደግሞ ሁለተኛ መልሰዋል ነው ወይ?
ይቅርታ መልሱን?
የተሳሳተ ኮድ ልቀዋል ላይ
መልሱን ተቀብለናል ነው የሚለው አይደለ?
አ
መልሱን በትክክል መልሰዋል ሳይሆን መልሱን ተቀብለናል ነው የሚለው።
እህ
ስለዚህ መልሱን እሺ።
መላሾቹን ነው የሚለየው ፕሮግራሙ ሲያልቅ ማለት ነው።
እሺ።
መልካም